ትራንስፖርት በkom ልርዳው?
transfer አድርጌ ነበር account zero እያለኝ ነው።
ምን አድርጌ ነበር?
transfer አድርጌ ነበር ከቴሌ ብር።
እሺ የቴሌብር message አለው?
አዎ አለኝ፣ ደርሶኛል። መልሼ ልደውል ደውል አይ ወይ ሌው ሌው እዛው እያለ አይዝጉት።
ቆይ ቆይ አንዴ ያልጨረስኩ እሺ የእሱን message ኡን screenshot አድርገው ቴሌግራማችን ላይ ያስቀምጡት።
አቤት ስለዚህ ከዘ- ከዘጉ በኋላ ያዩታል። ቴሌግራማችን ላይ ነው የሚልኩት።
አ- ያንን message ወደ ቴሌግራሙ ላከው።
አዎ አዎ እሺ